ጤና ይስጥልኝ ይሉታል። የአንድ ባንክ ምን አይነት የጉዞ መረጃ እንስጥ? ጤና ይስጥልኝ
አነስተልኝ ሄሎ መረጃ እንስጥ ብሎ አልሰማም።
ይሰማል።
ቪዛ ነበረ ለማውጣት በዚህ ደውሎ የሚል መልእክት ስለሰማሁ ነው የደወልኩላችሁ።
አዎ መረጃ እንሰጣለን። እርስዎ ወዴት ሀገር እንደመሄድ ነው የፈለጉት?
እኔ እንትን ቨርጂኒያ ነበረ።
ቨርጂኒያ?
አዎ እሺ። በምን ቪዛ ነው ወደ ቨርጂኒያ መሄድ የፈለጉት?
እ ሄሎ
አይሰማም ደንበኛችን። ሄሎ ሄሎ
ምን አሉኝ ደንበኛችን?
ሄሎ ሄሎ ይሰማል አይሰማም?
ሄሎ